ጤና ይስጥልኝ።
hello አቤት።
ጤና ይስጥልኝ። የአቶ እሸቱ ቢሮ ነው?
አዎ ዶንኪ ቲዩብ ነው። ምን ልርዳዎት?
አዎ ማለት ማግኘት ይቻላል፣ ማድነቅ ይቻላል፣ አስተያየት መስጠት ይቻላል ስላላችሁ ይቻላል። አዎ
okay። አይ እንትን ፈልጌ ነበር መረጃ
የምን መረጃ?
ይሁን ማለት በአቶ እሸቱ እንትን የተጠየቀ ልጅ ነበረ የሆነ በረከት ነው ምናምን የሚባል ልጅ
መቼ?
ቆይቷል ትንሽ ይሁን ማለት ያ እ ዩቲዩብ ላይ አይተው ነው?
አዎ አዎ አዎ
እሺ።
ማለት እሱን መጠየቅ ማገኝበት የፈለጉት ስለሱ?
እሱ አሁን ከእሱ ስለ የገቡ ሰዎችን ማስተማርም ሆነ ከዛ ነፃ ማውጣት እፈልጋለሁ ስላለ የእሱን አድራሻ ፈልጌ ነው።
ምን ላይ ነበረ ያዩት? መቼ የተለቀቀ ቪዲዮ ነው?
አቶ እሸቱ እንትን ላይ ነው interview አድርጎታ የሆነ ጊዜ የአዲስ አበባ ልጅ ሆኖ የመቀሌ ዩኒቨርሲቲ የነበረ እና በዶንኪ ቲዩብ ተምሮ አሁን ጥሩ እንትን ላይ ያለው
ማለት ቪዲዮውን check ያድርጉትና መቼ እንደሆነ እ እዛ ላይ check አድርገው ይንገሩን።
አንድ ወር አካባቢ ይሆናል።
ከአንድ ወር በፊት
አዎ እንደዛ ይሆናል። በረከት ነው እንደዛ ነው ስሙ
እርግጠኛ ኖት? ከአንድ ወር አዎ።
በፊት ከሆነ የለም።
እ
ከአንድ ወር በፊት ከሆነ የለም። ድጋሚ no፣ ቪዲዮውን ይዩትና check አድርገው ይንገሩን።
እሺ በቃ እሺ ወይም ሌላ የኔ ጊዜ ቤት ይደውሉልኝ። እሺ።
እሺ እሺ